ሄሎ
ሄሎ ጤና ይስጥልኝ።
ጤና ይስጥልኝ።
እ፣ ምን ልርዳው? ቴሌቪዥን ነው።
ምን እንትን ፈልጌ ነበር ምን
እ፣ ማለት እ፣ ስ- ስድስት ምን ስድስት ዘጠኝ ሰማንያ አምስት ቴሌቪዥን game ነው።
okay እኮ እኮ game ፈልጌ ነበር ለመጫወት።
ኮ- እ፣ ኮከብ ዘጠኝ ሰማንያ አምስት መሰላል አድርጊና መጀመሪያ ደውዪ።
እሺ እሺ ከዛ ሰባት ቁጥር ተጭነሽ አማርኛ አድርጊ።
እሺ እሺ ሶስት ቁጥር ላይ ለመጫወት የሚለውን ምለ- ምረጪ።
ምናሽን ሶስት ቁጥር ላይ ለመጫወት የሚል አለ።
እሺ እሺ ከዛ እንትን ይመጣልሻል እ፣ እንደ ሶስት ቁጥር ስትነኪ ጥ- ጥያቄና መልስና እድሉን ይሞክሩ የሚል ይመጣል።
እሺ
ጥያቄና መልስ ኮይን ገዝተሽ ትጠቀሚያለሽ ሁለት ቁጥር ላይ። የእድል ጨዋታ ደግሞ አንድ ቁጥር ላይ ትመዘገቢና ትኬት ይገባልሻል። ከዛ እድልሽን ትሞክሪያለሽ።
እሺ